ሄሎ ጤና ይስጥልን።
ሄሎ አቤት ጤና ይስጥልን።
አብሮ ይስጥልን።
አቶ ለሚ
አቤት አ ከፕሊስቶን ሆምስ ነበረ የደወልኩልዎት።
ምን አልከኝ?
ከፕሊስቶን ሆምስ ነበረ የደወልኩልዎት።
አዎ አዎ አዎ ትላንት ቢሮ ጎራ አሉ እንዴ?
ትናንት እ፣ ይገርማል የሆነ ሌላ ቀጠሮ ድንገት መጣብኝና እሺ እ፣ ሌላ ሰው ሌላ customer ም ይዤ አንድ ላይ ስመጣ አስበኝ።
okay መምጣት አልቻሉም።
አዎ ነገ ወይ ለተሰብ እንመጣለን።
እሺ ችግር የለም። እሺ ነገ መምጣት ይችላሉ።
አዎ ነገ ወይ ከነገ ወዲያ፣ አዎ ለዛኔ እንደዋወላለን።
በቃ ችግር የለም። እሺ ነገ ጠዋት ሲሆን ከሰዓት
ነገ ከሳ እ፣ በቃ እይ፣ ጠዋት ይቻላል ከልጆች ጋር እንተዋወልና አሃ አንድ ላይ መምጣት አለብን።
በቃ ችግር የለም። ጠዋት እኔ እንዲሁ ደውዬ አስታውሳለሁ።
እሺ እሺ መልካም ቀን። እሺ